አልጨረስንም። ትንሽ ይቀርሻል። ጨርሻለሽ? አረ አይደለም። ጤና ይስጥልኝ እሸቱ፣ አቤት አቤት።
ከዊ ፕላስ ሶሉሽን ነው የምደውለው።
ከየት ከየት?
ዊ ፕላስ ሶሉሽን የ transportation አገልግሎት ሰጪ ተቋም ነው እሺ እና እኛ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተን ነው እና እሱን ለማሳወቅ ነው። እ፣ ከእያንዳንዱ trip ላይ አስር percent commission ነው የምንቆርጠው እና ከአስር percent ኡ ላይ አራቱ percent ለእናንተ እ፣ እንደ ቁጠባ ነው የሚሆነው። ስድስት percent ኡን ብቻ ነው የምንወስደው እና ይህም የሚያደርግበት እ፣ አሽከርካሪዎች የተለየ ጥቅማ ጥቅም እ፣ ወይም የላቸውም እና የጡረታ ወይ ሕክምና እንደዚህ የላቸውም እና ይህን ታሳቢ በማድረግ እ፣ ለእናንተ ወደፊት የምት- የምታድጉበትን መንገድ ነው የፈጠርነው እና ይህንን እንድትቀላቀሉ ነው ለማሳወቅ ነው እና በ- አ- ቁጠባው በሀያ ለሀያ አምስት ሺህ አሽከርካሪዎች ነው ያዘጋጀነው እና ቀድሞ እንዲመዘገቡ ነው። በነፃ ነው። ሀያ አምስት ውይ።
ሺህ አሽከርካሪዎች በነፃ አሁን እየመዘገብን ነው ዊ ፕላስ ናልሽ አዎ ዊ ፕላስ ሶሉሽን
ምንድን ነው ማለት እንዴት ነው የሚያስገባው? እናንተ app አላችሁ ወይስ ሌላ እንደ አዎ።
ሌሎች?
አይ application አለ ዊ ፕላስ ሶሉሽን provider የሚል አለ okay።
ፕሌይ ስቶር እና አፕ ስቶር ላይ ያገኙታል።
እህ፣ እዛ በም- መመዝገብ ይችላሉ እና በተጨማሪ ደግሞ ስልክ ቁጥር እሰጥዎትና በዛ ስልክ ቁጥር ቴሌግራም ላይ document ከላኩልን active እናደርገዋለን እኛ።
በቃ ችግር የለም። ስልክ ቁጥር እንትን በይና ችግር የለም።
እሺ ልስጥህ?
እሺ text ማድረግ ትችላለሽ? okay አዎ።
በዚህኛው እሺ አዎ እችላለሁ። እሺ እሺ አድርጊ።
አመሰግናለሁ። እሺ መልካም ቀን።